ሌላ hello hello አቤት ሰላም ጤና ይስጥልን።
የ- የሆነ ነገር መጠየቅ ነው ፈልጌ ነው።
ምን?
አሁን ሁለት ብር ወጥቶ ነበረ። ምን ሆነ ነው?
አዎ የቴሌቪዥን ደንበኛ ሲሆኑ daily ከሆነ የተመዘገቡት ሁለት ብር ይቆረጣል።
አዎ ነው እንዴ?
አዎ ይቆረጣል።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ።
አዎ ነው።
አዎ
አዎ ሁለት ቀን ሁለት ሁለት ብር ይይዛል። ለዛ ነው ደወልኩት።
እኮ እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ።
አዎ እሺ፣ እሺ አሁን ይቆረጥ። እሺ
እሺ እኮ እርስዎ ነው የሚያቋርጡት።
አዎ የኔ ነው የምታወራው።
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። ስድስት ቁጥር ላይ ለማቋረጥ
አሃ ኮከብ ኮከብ ዘጠኝ ቁጥር ደስ ይላል።
አዎ
እሺ፣ እሺ እሺ
አቤት፣ አቤት፣ አቤት፣ አቤት።
ሰላም ጤና ይስጥልን። ቴሌቪዥን
እሺ አመሰግናለሁ። እኔም
እሺ ማለቴ እዛ እንትና ጠዋት እዛ ነች። ኧረ አልተውኩም።